Hello hello፣ ጤና ይስጥልኝ።
ሰላም ሰላም።
ናታን የ mini market ነው?
አዎ እሺ፣ ትዕግስት ኖት። እሺ፣ ቅድም ደውዬሎት ነበር። ከአሪፍ ፔይ ነበር የምደውለው አዎ።
እቀበላለሁኝ።
እሺ እሺ፣ እ፣ ቅድም ጠይቄዎት እ፣ POS machine ኑ በተለይ አዋሽ እና CBE ATM ካርዶችን እ፣ መጠ- መቀበል እንዳቆመ ነግረውኝ ነበረ።
አዎ ሌላ ATM ካርዶችን እ፣ ሞክረውበታል እንዴ ደንበኛችን?
አልሞከርኩም። ቅድም ሌላ ምንም አይነት አልሞከርኩም።
ካርድ አልሞ- አልሞከሩም?
አዎ እሺ፣ እ፣ POS machine ኑ አካባቢዎት ላይ አለ?
አዎ
እሺ እ፣ ሌላ ካርድ የሚገኝ ከሆነ አካባቢዎት ላይ እንዲሞክሩና እንዲነግሩኝ ነበር ደንበኛችን።
አሁን የለም ወይ? በኋላ ሞክሬ በዚሁ ስልክ ልደውልልሽ።
ዘጠና ሶስት ዘጠና አምስት ላይ መደወል ይችላሉ እሺ እና ደግሞ restart አድርገውም ይሞክሩት ደንበኛችን።
okay፣ እንደዛ አድርገው አዎ restart አድርገውም አጥፍቼ የማበራው ማለት ነው።
አዎ አጥፍተው ያብሩት። key download ም ያድርጉ።
እሺ ማይ እሺ እሺ እሺ ደንበኛችን።
ሞክራለሁ። እሺ ሰዎች ይምጡና በሱ ካርድ ሞክራለሁ። ስላላችሁ ነው ካርድ